ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ የምንረዳው ጤና ይስጥልን።
አብስልን ቦነስ ይገባ ከሆነ ልጠይቃችሁ ብዬ ነው።
እሺ ይዘኸዋል ትኬቱን አዎ እሺ ካሸኮዷን ንገሪ ሀያ ስድስት እሺ
ማለት ዘጠና ስድስት ሀያ ስድስት ዘጠና ስድስት ሀያ ስድስት ሁለት ሰላሳ ስድስት ሁለት ሰላሳ ስድስት የመቼ ትኬት ነው የአር ሰንብቷል አርብ ምናምን እንደዛ አካባቢ እሺ እሺ ሶስት መቶ ብር ቦነስ አለው እሺ አ- አቤት ሶስት መቶ ብር ቦነስ አለው እሺ ይለቀቅልኝ ተለቋል ተለቋል አሁን እሺ፣ መውሰድ እሺ፣ ትችላለህ እሺ እሺ